hello
አቤት ጤና ይስጥልኝ።
hello
አቤት ጤና ይስጥልኝ። አይሰማም? hello አረ hello
አቤት ምን ልታዘዝ?
ምንድን ነው? hello
ይሰማኛል። ምን ልብዳው?
አይሰማም?
ይሰማል። ምን ልታዘዝ?
ይህንን ብናቋርጠው ነው።
እንዲቋረጥ ነው?
hello እንዳ- እንዳቋርጥልሽ ፈልገሽ ነው?
እ፣ እስከ ዛሬ ዕቃ አልደረሰኝም።
አልደረሰሽም። ሲደርስሽ እንደውላለን እኛ።
እ፣ እስከ ዛሬ ድረስ ግን ምን አይነት ነገር ነው ብዬ ነው እኮ።
እን- እንዴት?
ምንድን ነው ደግሞ ስልክ ማታነሱ? ምንድን ነው?
ይኸውንስ ሰው አይደል እንዴ? ምንድን ነው? ምን ምን መጠየቅ ነው የምትፈልጊው? ጠይ ንገሪኝ።
ዋ፣ እናንተም በጣም ነው የኮራችሁት። እኔ እኮ እ፣ ምንድን ነው እስከ ዛሬ ያልደረሰኝም ብዬ ነው።
አንዴ ልሂልሽ፣ ጠብቂ መስመር ላይ አንድ ፍሪ ኮይን ብቻ ነው የደረሰው።
የለም።
ኮይን ማለት ኮይን ማለት ደግሞ ጥያቄና መልስ መመለሻ ማለት ነው።
እ፣ ስንት ነው የደረሰኝ? እሺ
ኮይን ነው የደረሰሽ። ኮይን ማለት ጥያቄና መልስ መመለሻ ማለት ነው።
ነው አዎ
ግን እ፣ እስከ ዛሬ ሳምንት ይደርሳል።
እድል ነው ይሄ፣ የእድል ጨዋታ ነው። ካሸነፍሽ ይደርስሻል። ሄሎ ሄሎ
አይስ